ጤና ይስጥልኝ ያለው ይዘግ ስለኝ በኮሜንት መረጃ ልሶ
ሮማንያ ልኬ ነበር። ስራ ይኖራል ወደ ሮማንያ?
ሮማንያ አዎ ይኖራል። እርስዎ አፕላይ የሚያደርጉበትን ዌብሳይት ልንገሩት።
አዎ እ?
እርስዎ ስራ ፈልገው አፕላይ የሚያደርጉበትን ዌብሳይት ልንገሩት።
እሺ እሺ
እሺ፣ አጠገቦት እስክርቢቶ አለ?
አለ
እሺ ደብሊው ደብሊው ደብሊው ዶት
ደብሊው ደብሊው ደብሊው ዶት
R O
R O M A
M A N I
N I A N
A M
M ሳይሆን N
N ነው አዎ N እሺ ከዛ hyphen ወይም ደግሞ እቺ ም፣ ሰረዝ የምትመስለዋ
ሰረዝ ማይ- ማ- minus የምትመስለዋ okay minus እሺ ከዛ company C O M
C O M P A
C A N I E S
N I E S
N I E S dot E U
እሺ dot U እሺ እዚህ ላይ ገብተው የተለያዩ ስራዎችን ማግኘት ይችላሉ።
እሺ አመሰግናለሁ።
እሺ ወደ ሄሎ ስለደወሉ እናመሰግናለን። መልካም ቀን።
እሺ።